ሄሎ አቤት ይሰማል ይሰማሻል ሰላም ነው ዶንኪ ቲዩብ ነዋ
አዎ
እንትን ነበረ ሀሳብ ነበረኝ እንደ አጋጣሚ እና እንትን ላይ የጀግና መፍጠር ፕሮግራም ላይ comment ጽፌ ነበር ከዛ ጋር ላገኘው ስላልቻልኩ በዚህ ስልክ ልሞክር ብዬ ነው የደወልኩት እንትን ነው አሁን እናንተ ባላችሁ status እና በምትፈልጉት ፍላጎት እና እቅዳችሁ አስር ሚሊዮን subscribe መድረስ ነው አይደለ ዋና target ኣችሁ በኢትዮጵያ እና በአፍሪካ እና ያንን ለማድረግ ደግሞ የምትሄዱበት መንገድ በጣም አሪፍ እና ትውልድ የሚገነባ ከቲቪ አንጻር ራሱ ቢታይ የእናንተ የሚበልጥ ፕሮግራም እና ትውልድ የሚያንስ ስለሆነ እስካሁን እኔ እንደማውቀው አንድ ሚሊዮን አካባቢ ነው የደረሳችሁ አይደለ?
አይ subscriber ኡ አይደለም
አዎ አዎ እና አዎ ልክ ነሽ። እና እንትኑን አንዳንድ ፕሮግራሞች ላይ ሰራ ሀረር ክልል ላይ የተለያየ የሄዳችሁ ቦታዎች ላይ follow ያደረጋችሁ ሰዎች ትሸለሙ ነበር አይደለ? subscribe ያደረጋችሁ ሰው ያደረጉትን ሰዎች ትሸለሙ አይደለ ነበረ? ይሰማል